ስፖርት ስፖርት ነው ባኮ የምልወደው
ከቴሌ ብሮ ወደ ሁሉ ስፖርት ላይ ያስጠላል ፈልጌ ነበር ብርና ያው እምቢ አለኝ። አዲስ አሰራር ተደርጎበት ነው አዎ፣ ትናንት።
ሶስት ነገር ይመጣሉታል አይደለ?
አዎ ቴሌ ብር፣ አንበሳ ቴሌ- ባንክ፣ ከገቡ በኋላ አይደለም ቴሌብር ውስጥ ይግቡ አዎ።
መጀመሪያ። ከዛ የገንዘቡ አዎ።
መጠን ይጻፉለትና deposit የሚለውን ይጫኑ።
እ፣ ከዛ- እንደዛ አድርግ ያለው እኮ በ scan ምናምን ብሎ ይመጣላ ሶስት አማራጭ።
አዎ scan ብሎ ከዛ ይመጣል።
ጥግ ከዛ ላይ login የምትለዋን ይጫኑ።
login
ሶስተኛዋን እሺ።
ከ scan ኡ ጎን ያለውን አማራጭ ይጫኑና ከዛ ሶስተኛ ስልኮትና ከአሸ- ከአሸራ በኋላ ቀጥሎ ያለው ማለት ነው።
አዎ አዎ። ከዛ እሱን ከተጫኑ በኋላ ስልኮትን አዎ።
አስገብተው ክ- get code የምትላለች እሷን ይጫኑ።
እሺ፣ ከዛ okay።
verification code ከቴሌብር ይላክሎታል። በእሱ process መሰረት deposit ማድረግ ይችላሉ።
ኦኬ፣ ቴንክ ዩ።
እሺ